hello hello፣ ጤና ይስጥልን Best Bet
የሆነ ብር ቅድም አስመዝግቤ አልገባልኝም ነበር።
አልገባም።
አዎ withdraw አደረገ።
እሺ፣ መች ዛሬ ነው?
አዎ በዛሬ ነው የሚያዘው፣ ማታ ነው።
በቃሽ፣ በደወልክበት ቁጥር ነው?
አይ አይደለም፣
እሺ፣ የበሽታ ቤት ቁጥር ንገረኝ።
ስልሳ ስድስት
እሺ፣ ዜሮ ዘጠኝ ስልሳ ስድስት
እሺ፣ ዘጠኝ ስልሳ ስድስት
ሀያ ሶስት ዜሮ ዘጠኝ ዜሮ ዘጠኝ ሰባ ሁለት ወይ ወይ ባቡ
ስንት ብር ነው አልከኝ? አባ ሀያ ሺህ ብር ነበር። ኦሮሚያ ባንክ ላይ
okay፣ በቻፓ ነው አይደለ?
ኦሮሚያ ባንክ ያ በቻፓ ነው የሞከርከው።
አ አ እሺ፣ processing ላይ ነው። ለቻፓ እናሳውቅልሃለን። የቻፓ ስልክ አለ እንዴ?
የለኝም።
እስቲ አንተም ደውለህ ጠይቃቸው። እሺ፣ processing ላይ ነው ብላቸው። ዜሮ ዘጠኝ ስልሳ ስልሳ
ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት yeah፣ ደውላቸውና processing ላይ ነው ብላቸው። እሺ።
አይደለም ጋዝዬ በሻፓ ነው እንደ ሞከርከው